ሰላም
አዎ ሰላም። ለካሱ እንዴ እሱ ባለው ነኝ።
አለው። አዎ ለካ አዎ ለካ እሺ ስንት ሆነ አምስት ነጥብ አምስት ነጥብ ስድስት ኪሎ ሜትር ነው።
እንዴ? ኧረ ተይ ሰላም፣ እኔ ጋር ስድስት ከምናምን ነው የሚያሳየው።
አሁን አምስት ነጥብ ስድስት ነው። የሞተር አለ ከ pin pin ም ለካሁት ሁለቴ ነው ደግሞ የለካሁት።
እኮ ከኢንዲያን ስፔስ ምን ነበረ? አዎ ከቦሌ ከቦ- ከቦሌ ሆምስ ማለት ነው። ከቦሌ ሳይሆን ከቦሌ ሆምስ እኮ ነው የሚነሳው።
ከቦሌ ሆምስ አይደለም አይደል እንዴ? ከቦሌ እስከ ኢንዲያን ለካ ስፔስ ማለት እኮ ቦሌ ሆምስ ነው ያለው።
እኮ ከዛ ለካሁ ልክ ግን አምስት ነጥብ ስድስት ነው የሚመጣው። አንዴ ቆይ አትዝጋ።
እሺ
hello አቤት ሰላም።
ውሀዬ ቆይ እስቲ አንዴ order number ክን ንገረኝ።
ስልሳ ሶስት አስራ ሁለት ስልሳ ሶስት አስራ ሁለት ድጋሜ check አድርግልሃለሁ እና እደውልልሃለሁ።
እሺ እሺ ሰላም